Jeste li nga speela ሊስ ባኩምርቶ
ብር ውድሮ አዝችን ማታ
እሺ
በዚህ ሰዓት ነበር። እስካሁን አልደረሰኝም።
እሺ ደንበኛችን አመልክተው ነበር።
አስር ጊዜ
እሺ በዚህ ቁጥር ነው ያስመዘገቡት?
በዚህ ቁጥር ነው።
እሺ ስሞትን ይንገሩኝ።
ሀዋ አለም
ሀዋ
አለም
እሺ ደንበኛችን ትንሽ መስመር ላይ ጠብቁኝ፣ ያለበትን ደረጃ ሌላዎት መስመር ላይ ያሉ ደንበኛችን እሺ መቶ ብር ወደ ጃምቦ ቤት deposit እያደረጉ እንደተ- ለማድረግ እንደተቸገሩ ነግረውን ነበር።
አይ ሁለት መቶ ነበር withdraw ሲያደርግ
withdraw ኡን ያደረጉት እሺ አንድ መስመር ላይ ጠብቁኝ። እሺ መስመር ላይ ያሉ ይቅርታ መስመር ላይ ስላስጠበቅኑት ከጃምቦ ቤት ሁለት መቶ ብር withdraw ማድረግ እንደተቸገሩ ነግረውን ነበር።
ሁለት መቶ ብር ነው።
እሺ ደንበኛችን ለሚመለከተው አካል ተላልፈን transaction ኡ በእኛ በኩል አልተገኘም። ስለዚህ ወደ ጃምቦ ቤት ያመልክቱ።
አይ ወደ ጃምቦ ቤት አለም እኔ እኮ ወደ አሪፍ ቤት ነው እኮ withdraw ያልኩት ሁለት መቶ ብሩ
ልክ ነው ደንበኛችን፣ እኛ ለሚመለከተው አካል አስተላልፈንሎት ትራንዛክሽኑ ከኛ በኩል አልተገኘም። ስለዚህ አሁን